ሄሎ ሰላም ጤና ይስጥልን። ችችግ በኮም ደርሰል ሰላም ነሽ ሰላም አለን።
እናቴ የሆነ ቲማቲም ፍሬት አድርገን ነበረ አፕሪል ሀያ አንድ ላይ እሺ እና እስኪ እንትን ነው አሉ ምን ሎኬሽኑ በደንብ ስለማያሳየን ትክክል ስለማያሳየን ሪፌንድ ይደረጋል ተብላ ነበር። እስኪ ላልመጣምና እስኪ ይንገሩ ስልክ ቁጥሩ ስንት? ዜሮ ዘጠኝ ዜሮ ዘጠኝ ስልሳ አንድ ስልሳ አንድ ሰባ ስድስት ሀምሳ ስድስት ሰባ አንድ
ስልሳ አንድ ሰባ ስድስት ነው ያለው።
ሰባ ስድስት ሀምሳ ስድስት ሰባ አንድ hello
ሰባ ስድስት hello።
ሀምሳ ስድስት ሰባ አንድ ሌላ ቤት አይሰማም። ይቅርታ አይ፣ አሁን ይሰማኛል።
መሰረት ሞላ ኖት።
አዎ
የምንድን ነው የዘይት fail ያደረገ አለ?
አይደለም ዋጋ እሱ already ተመልሶልናል። አሁን እሺ።
የቲማቲም ቲማቲም ቆየው በጣም ከዘይት በፊት ነበረ። ወይም ብሩ አልተመለሰም ወይም ቲማቲሙ አዎ።
አልመጣም እና እዚህ ቆየው።
ጋር ግን እያየሁት አይደለም። ይቅርታ በቅርብ እ።
ኦርደር አላደረጉም በዚህ ቁጥር
በዚህ ቁጥር አድርገናል እንጂ ይሄ አሁን ለምሳሌ አነኔ ሌሊሴ ማዚ ምናምን አለበት ምንም የለም በዚህ በዚህ ቁጥር በቅርብ የታዘዘ የለም። በሰላሳ ነው ያዘዙት። ያ ማለት አራተኛ ወር ላይ የታዘዘ ነው የሚወጣልኝ በዚህ ቁጥር ሜቢ ቁጥር እንዴ ተሳስቶ ባለፈው እኮ በዚህ ጠይቀን ማለት ነው። አሁኑ አሁኑ ሪፌንድ ይደረጋል ተብለን ነበረ።
ኦኬ፣ እስኪ በቅርብ ሪፈንድ አይደለም ያዘዙት መደረጉንም ማለት ቼክ አድርጊ። ቆየ እኮ በጣም ሰባ- አፕሪል ውስጥ ነው።
ኦኬ ኦኬ። እኔ እኮ በቅርብ ነው እየጠበኩ ያለው።
አይ አፕሪል አፕሪል ገባኝ። በማን ግሩፕ ላይ ነው? በመዓዛ ነው።
ማዛ ሳይሆን እም መሰረት ሞላ። ከዛ እሱ ፌል ሲሆን ሌላ ማዛ ክሬት አደረገች። እሱ መጥቶልናል። የ- ቲማቲም ነው መሰረት ያለን ሞላ- አይደል?
አዎ፣ ቲማቲም
አዎ።
አስራ ሁለት ኪሎ ነው አጠቃላይ። Hello አዎ
Hello። አዎ፣ አዎ፣ ብሩ አዎ፣ refund ይደረጋል አይሰማም?
ተብለው ነበር። ብሩ refund አዎ።
ይደረጋል ተብለው ነበር።
ተብሎ ግን ይጠላለን ካለፈው ይጠብቁ refund ይደረግ ይደረግልዎታል። አሁን ይጠብቁ። Okay አዎ። እዚህ ጋ- እዚህ ጋር ገብቷል። አጠቃላይ ሰባት መቶ ሰማንያ ብር ተከታታይ ይጠብቁ። ዛሬ ገብታ
መቼ መቼ hello መቼ መቼ ቆየ እኮ በጣም እንዳሉ በጣም ቆየ refund እናደርጋለን። ዛሬ refund ይደረግልዎታል። refund